አዎ እንትን ምርመራ ፈልጌ ነው። nerve conduction በስንት ነው የሚደረገው? እዛ nerve conduction በምርመራ ዋጋ ስንት ነው? nerve conduction
ማለት የነርቭ ሐኪም ጋር ለመግባት ነው።
አዎ አይ ዋሽንግተን ነው አይደል?
ዋሽንግተን ነው።
አዎ ምርመራ ፈልጌ ነው። nerve nerve nerve ትላንትና እዛ ዋሽንግተን እንትን መርምረን ነበር። thoracic ና cervical የምለውን ግን አሁን እንትኑ ስንት ነው ነው nerve nerve ጨመሩበት እና እዛው ምር- አስመረምሩ ስላሉን ነው ሐኪሞቹ ከምኒልክ ሆስፒታል ነው እኮ እዚህ ምንድን ነው የተመረመራችሁት?
እ ምንድን ነው የተመረመራችሁት እዚህ?
አሁን የትላንትና ሳይሆን አዲስ ተሰጥቶን ነው አዲስ ትእዛዝ ኔርቭ እሺ ስልክ ልስጦት ሌላ።
እ ስልክ አዎ
እሺ እሺ
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት
ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
እሺ እሺ እሺ እሺ